先至掃完囉ሰላም ነው አብሳሎም ኖ ሪፈንድ ላይ ይሏል። ሪፈንድ ላይ ግን የለም። ዓለም ባንክ እህ እህ
hello
ያብ እ የለም ሪፈንድ ውስጥ
የለም ሪፈንድ ውስጥ አዎ tomato delivered ይላል።
አዎ delivered ነው የሚለው እዚህ ጋር status ኡ አ፣ okay መቼ ነው ቀኑ?
ዜሮ አፕ ዜሮ አንድ አምስተኛ ወር በአንድ
ስንት ብር ነው? ስንት ኪሎ ነው?
አጠቃላይ አምስት ኪሎ ሁሉም አንድ አንድ ነው ያዘዙት የ group ኡ የት ነው ሰፈሩ?
ዓለም ባንክ
አለም ባንክ።
አዎ አ በቃ refund ውስጥ ይችላል።
ሪፈ አዎ አዎ፣ አለም ባንክ ሆነ refund ውስጥ ይችላል።
እሺ እሺ